እና በላይ ሰላም አለና ታክሲ ደልያ ነበር ደልያ ነይረ ክልተ
ካብ ድዩ ካብ አክሱም ሆቴል ናብ ሓወልቲ ሰማዕታት ካብ አክሱም ሆቴል ሓወልቲ እወ ሁለት ታክሲ ነው ያልከኝ?
አዎ ሁለት ታክሲ okay እሺ፣ አሁን ልካለሁ። ትንሽ ጠብቀኝ።
እሺ እሺ፣ ቅርብ አካባቢ ያለው ተቸኩለን ነበር ቅርብ አለው ግን ትንሽ crowded ሆኗል መሰለኝ ቦታው እንትን እያለ ነው ምን እ፣ ይ- ትንሽ እንዳይቆይብህ ብዬ ነው።
okay እሺ በቃ ሁለት ታክሲ እሺ እንዳትረሽ እሺ፣ ሁለት ታክሲ ሁለት ታክሲ እሺ፣ እሺ፣ አሁን ልካለሁ። መልካም ቀን።
እሺ እሺ እሺ አመሰግናለሁ